ወይ hello ጤና ይስጥልኝ።
አማን እንዴት ነህ? ሰላም ነው አለን ማን ነው?
አለን እግዚአብሔር ይመስገን። ይሄ እንትን ፋይሉ ማለት ነው የላኩልህ እ።
compressed የሆነ ፋይል ነው። compressed የሆነ ፋይል ነው። ስለዚህ እንዴት ላድርግ ታዲያ?
extract ማድረግ አለብህ። App Store ላይ ይኸውልህ አሁን የላኩልህ አይነት አለ። file extractor ብለህ search አድርግ።
እንትን አ፣ በ Chrome ላይ አህ Play Store Play Store የለም ስልክህ ላይ እሺ፣ አለ አለ።
file extractor ምናምን ብለህ download አድርግ ራሱን application ኑን። ከዛ already የተላከልን folder ስትመርጥ extract እንድታደርገው ይነግራል ማለት ነው።
እኮ አሁን ከዛ ሁላ እናንተ እኔ ዲስክ ብላክ- ብላካችሁ እንትን አታደርጉ ይሁን ይኸው አማን አውርደው ለቀጣይ እንትን ለማድረግ ማለት ነው። ከእናንተ ልይበት ነው።
ቪዲዮውን ይኸውልህ ቪዲዮ detail የሆነ training ነው። ስለዚህ ቪዲዮውን ይኸው
እሺ፣ አሁን ምን የሚል ነው? ራፋ የሚል ነው እንትን download ማለት ነው።
አረ- አረ- ያው እልክልሃለሁ አሁን ቴሌግራም ላይ file extractor ብለህ search አድርግ። user ኡን እልክልሃለሁ አሁን ምክንያቱም አሁን የ agent አለ የ cashier training አለ እንዴት ብር እንደምታወጣ አለ። ቪዲዮውን ብታየው ለአንተ ነው የሚጠቅመው። more እዚህ የ- ያን እየደወልክም ሁሌም አንተም እንትን ብለህ ምቹ ሆነህ እንድትሰራ ይረዳሃል። ስለዚህ extractor ገብተህ እዚህ ሰከንድ ነገር ነው ያን ያህል ጊዜ የሚወስድም አይደለም። አማን እሺ፣ ቆይ እስኪ ልይበት።
ዩዘሩን እልክልሃለሁ። እሺ እሺ፣ አመሰግናለሁ።
እሺ እሺ